ሄሎ
hello ሰላም፣ እንዴት ነህ?
አለሁ። እግዚአብሔር ይመስገን። እንዴት ነሽ?
አለሁ። እንትን Yaris Compact ኡ ስንት ነው?
የትኛው Yaris Compact? የእኔ ነው ሁለት ሺ አስራ አንድ
ሁለት ሺህ አስራ አንድ አስራ አንድ
አስራ አንድ አስራ ዘጠኝ ሰማንያ አስር አስር ሰባተኛው ወር ነው።
እ አስር ሰባተኛው ወር ነው። አስራ ዘጠኝ ሰማንያ
ምንድን ነው በፍጥነት አስራ ዘጠኝ አስተያየት አለው።
ሰማንያ?
አንድ ሚሊዮን ዘጠኝ መቶ ሰማንያ ሺህ ብር
አ almost ሁለት በለዋ አዎ፣ ከተፈተሸ በኋላ አስተያየት አለው።
ሁለት ሺ አስራ አንድ ነው።
ሁለት ሺህ አስር ሰባተኛው ወር ነው።
አ almost አስራ አንድ በለው።
almost አስራ አንድ አዎ፣ እሺ የ- ይኸውልህ፣ የኛ ከተፈተሸ የኔ በኋላ በ- አስተያየት አለው።
አስ- አይ አስራ ሁለት ታገኝ አስ- በአስራ ሁለት ምንድን ማግኘት እችላለሁ?
ሞዲ የሚቀይረው አለኝ እ፣ ምን?
ይመጣል። ገና አልፈተሽኩትም። እ፣ እ።
ስልኬን ያዥና ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ዜሮ ደውዪልኝ።
ዘጠኝ ዜሮ ዘጠኝ አስራ አንድ ሀያ ስድስት
ቆይ አንዴ ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና አዎ እ፣ በቃ ማን ልበል?
ተሲ ብለሽ ያዥውና ቴሌግራም ላይ ተሲ ተሲ ተሲ እሺ አዎ እሺ ቴሌግራም ላይ ሁለት ሺህ አስራ ሁለት ላክልኝ ብለሽ ጻፊልኝ።
okay እሺ thank you እሺ ቻው